ጤና ይስጥልን። ጤና ይስጥልን። ከቢጃ ኢትዮጵያ ነበር የደወልልዎት።
ከምን?
ባንቻየው ግሮሰሪ ነው የሚባለው ቤቶት? ቢጃ ኢትዮጵያ።
እሺ
የቤቶት ስም ባንቻየው ግሮሰሪ ነው አይደለ?
አዎ፣ ግን ተዘግቷል። አዎ
እሺ፣ ደንበኞች ይህን ለማረጋገጥ ነበር። እናመሰግናለን።
አዎ፣ አዎ፣ ግሮሰሪ ነው።